ደህና አደራችሁ?
እግዚአብሔር ይመስገን።
እ አለች እንዴ አለም ፀሐይ?
አዎ እሺ አንድ ስፕራይት እና አንድ ሚሪንዳ ብላለች ወይኗ ሚሪንዳ የለም ምንድን ነው ያለው?
ኮካ መሰለኝ። ኮካ እና ስፕራይትም እኔ እንጃ አላየሁትም።
ሰበን አፕ የለም?
እ?
ሰበን አፕ
እ?
ሰበን አፕ የለም?
ሰበን አፕ እስኪ ልልሽ እሺ ይልኝ
ሄሎ ወይ ስፕራይት እና ኮካ ስፕራይት እና ኮካ
አዎ እሺ አንድ ስፕራይት አንድ ኮካ
አዎ።
እሺ